hello hello hello አይሰማም ይሰማል። ምንድን ነበር?
እንትን ticket online ቆርጬ ነበርና
እሺ
cash out አላመጣልኝም። አሁን my bet ላይ live ላይ ስገባ cash out እያመጣልኝ የሚሄደው አዎ አዎ cash out ብቻ ብሎን የቀረው ጨዋታ ግን postpone የሆነ ጨዋታ አለ እዛ ውስጥ
እሺ ጨዋታው postpone እንዲሆነው ጨዋታው የትላንትና ነበር አይደለ?
የዛሬ የዛሬ የዛሬ ጨዋታ አዎ እሺ postpone እንዲሆነው ጨዋታ እንትን ካላለ እ፣ በሚቀጥለው 24 ሰዓት ውስጥ ካልተካሄደ cash out ማድረግ ትችላለሽ።
ሀያ አራት ሰዓት ግዴታ መጠበቅ አለብኝ ማለት ነው።
ግዴታ መጠበቅ አለብህ። አዎ።
እሺ።
እሺ መልካም ምሽት።